ጤና ይስጥልኝ አሪፍ ረዲት ነኝ እባክዎ ምን ልርዳዎ
deposit ከቴሌብር ወደ ጨዋታ deposit አድርጌ ነበርና አልገባም እና የቴሌብር ቴሌግራም ቁጥር ሰጥቶ ነበረ screenshot አድርገው ምናምን ላክ አሉኝ screenshot አድርጌ እነሱ በሰጡት ቁጥር ቴሌግራም የላቸውም ይላል ቴሌግራሞች ራሱ
ወደ ቴሌግራም ቻናላችን መላክ አልቻሉም ልክ ያለው በዛ ቁጥር ኤንጂ ይላል እንደውም በዛ በተሰጠኝ ቁጥር ቴሌግራም ራሱ የለም
ቴሌግራም የለም የቴሌግራም ቴሌግራማችንን ማግኘት አልቻሉም አዎ አዎ invite ይላል እሺ ስሞትን ይንገሩኝ ደራጅ አብዱራህማን ደራጅ እሺ አሁን አሁን ደውዬልሽ እኮ ነበር
እሺ ተረድቻለሁ ደንበኛችን አሁን በእኔ በኩል ቁጥር ሰጠሽ ነበር ዜሮ ዘጠኝ ዘጠና ሁለት በእኔ በኩል ሰላም ልበለውትና ምናልባት ቴሌግራሞት private ከሆነ ላይሰራ ይችላል በእኔ በኩል ሰላም ልበሎት እና ይላኩልን።
በየትኛው ቁጥር?
በዚህ ቁጥር ነው ቴሌግራም የሚጠቀሙት?
አሀ
እሺ፣ አሁን ይጠብቁ እንደመኛቸው።
እሺ፣ text አድርግልኝ።
እሺ፣ እናመሰግናለን። እሺ፣ መልካም ምሽት።